ሄሎ ሰላም ነው አቤት ምትኩ? ከቤት ሰላም ቤት ነው?
ነበር ምደውለው አለን። እ እሺ የቱ ጋ ነበረ እንትኑ ሾፑ ያለው? ሰው ከስተመር ጠይቆን ነበረ በደንብ እንትን ለማለት ነበር።
ሾፑ እንትኑ ጋር እዚህ ምኑ ጋር ልበልሽ አንቆርጫ ታክሲ መያዣው ምናምን ብለሽ አንቆርጫ ወይም አ እሺ፣ አንቆርጫ ታክሲ መያዣ አ እዛ አካባቢ በቃ ልዩ እንትኑ ህንፃ ላይ ነው ያለው።
ህንፃ ላይ ነው። አ እሺ፣ ምን ህንፃ ነው?
ህንፃው ምን ህንፃ ስሙን አላውቅም።
አለ ምንድን ነው የሚባለው? አ እስቲ ጠይቅ።
ጠማማ ህንፃ ጠማማ ህንፃ ነው የሚባለው።
አ እሺ፣ በቃ እሺ፣ እሺ እሺ፣ እናመሰግናለን። እሺ።
customer እዛ የማያውቀው ሆኖ ነው።
አዎ እና በደንብ ጠየቀን እና እኛም ብዙ አላወቅነውም።
አይ እዛ አካባቢ ጠይቅ በሉት እ፣ በቃ ስለሚያውቁት እሺ እዛ ይሄንን እነግረውና አ ይጠይቃል። በቃ እሺ እሺ፣ እሺ እሺ አዎ፣ እናመሰግናለን። እሺ እሺ